Hello ጤና ይስጥልን ዋሽንግተን የህክምና ማዕከል
ሰላም ከዘውዲቱ ሆስፒታል ነበር የምደውለው።
እሺ አንድ patient ነበረችን brain MRI ማስነሳት የፈለግነው እና ዋጋችሁን ለማወቅ ነበር ዊዝ እና without contrast።
ከሆነ አምስት ሺ ሶስት መቶ with contrast ከሆነ ደግሞ ስምንት ሺ ስድስት መቶ
with contrast ስምንት ሺ ስድስት መቶ አዎ without ደግሞ አምስት ሺ ሶስት መቶ አምስት ሶስት መቶ ከዛ ቅናሽ ምንም የላችሁም። patient ኦቹ financially እንትን ናቸው።
ያው አቅም እንግዲህ መጥቶ ልትመኝ ምናልባት ላቸውም እና- ያናግሯቸው እንጂ ያለው የለም ሌላ
okay እሺ። እንትንም contrast ኡንም ከውጭ ገዝተው ቢመጡ ቅናሽ የለውም ለእናንተ እናንተ ጋር እኔ እንጃ። ቆይ ስልክ ልስጥሽ የ MRI ክፍሎች እነሱ አናግራቸው ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ አምስት አይደለም ሰማንያ ስምንት እህ ሰማንያ ስድስት
እህ ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሶስት ሰማንያ ስድስት ሰማንያ ሶስት አይደለም ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት እሺ ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ኧረ ዘጠኝ ሰማንያ ስምንት ሰማንያ Mhm.
ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ እንደዛ ነው ያልኩት እኮ እሺ እሺ